ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ከውዳ vehicle manufacturing ነበረ ምደውልልክ።
ከኬት ከውዳ ከወዳሽ እ፣ ስራ እንትን ማመልከቻ አስገብተክ ነበር።
አዎ ክብረት ነካ አዎ ነኝ።
እና ነገ ዛሬ ትችላለክ እንዴ? ዘጠኝ ሰዓት ላይ
የት ነው ቢሮአችሁ?
እ፣ ለቡ መብራት ኃይል አርሴማ ፊት ለፊት።
እ፣ እንደዛ ከሆነ ለነገ ይሁንልኝ። ሩቅ ነኝ። ወደ አስኮ አካባቢ ነው።
እሺ ጠዋት ከሁለት ሰዓት ላይ እስከ እሺ።
አራት ሰዓት ነው ፈተናው።
okay exam ነው አ ዶክተር exam። እሺ እሺ
እሺ አመሰ መልሼ ትመጣለህ ቢደውል ታዲያ?
እንትን እላለሁ።
አዎ አይ ትመጣለህ ነው?
እ፣ አዎ ነገ አ ነገ ነገ እመጣለሁ።
እሺ አዎ።
እሺ እሺ እሺ ቻው።